ነው። ሰላም ጤና ይስጥልኝ። ምስሎች
hello አቤት።
የ account code ኤን forget ብየውን ታስገባ እምቢ አለኝ። እንዴት ነው?
ልኮልሃል?
አዎ
የላከልህን copy paste አድርገህ አስገባው። እሺ አትጻፈው።
copy copy paste አድርገህ አስገባው። ማለት የላከልህን ኮፒ አድርገውና አ፣ የምታስገባበት ላይ ደግሞ paste ያደርገው።
ራሱ ያስገባል አዎ አዎ፣ ራሱ ያስገባልሃል።
እና አሁን forget ልበለውና ሌላ እንትን ልበል።
እ? እ?
forget ብየው ሌላውን ለ- no ልክ ሌላ- የላከልህንም የላከልህንም አስገባ።
እሺ እሺ አባቴ መልካም ቀን።